ጤና ይስጥልኝ። ቴቴ በራ መረጃ ማዕከል ባቦት የምንርዶት
በሀሪጌ ነበር።
እሺ፣ ከየት ወሬ ነበር የፈለጉት?
አዲስ አበባ ኮምቦልቻ።
ከየት?
አዲስ አበባ ኮምቦልቻ እሺ፣ ለመቼ ነው የፈለጉት?
ለነገ
ለነገ።
እ
ለስንት ሰው ነው የፈለጉት?
እ
ለስንት ሰው ነው የፈለጉት?
ከጧት ካለ ከጧት
እሺ፣ ጧት አንድ ሰዓትም ላይ ካለ እሺ፣ መሄጃውን ብቻ ነው ወይ- የፈለጉት?
እ ሜጃ ብቻ
እሺ፣ እያየሁት ነው። አንድ ደቂቃ ታገሱ።
እሺ